ክፍል ሰባት ብህለ የብህለ አረባብ ብህለ አለ ይብህል ይላል ይብሃል ይል ዘንድ ይብሃል ይበል ብሂል ብሂሎት ማለት በሃሊ ያለ በሃለያን ያሉ በሃሊት ያለች በሃለያት ያሉ ብሁል የተባለ በሃሊ የሚል ባይ ባህል አባባል አንደኛ የብህለ ሰርዌ ውህዘ ውህዘ ፈሰሰ ይውህዝ ይፈሳል የሃዝ ይፈስ ዘንድ የሃዝ ይፍዘዝ ይፍሰስ ውሂዝ ውሂዞት መፍሰስ ወሃዚ የፈሰሰ ወሃዘያን የፈሰሱ ወሃዚት የፈሰሰች ወሃዘያት የፈሰሱ ውሁዝ የሚፈስ ወሃዚ ፈሳሽ ውሂዝ ጎርፍ ሁለተኛ የብህለ ሰርዌ ስህወ ስህወ ጎተተ ወይም ሳበ ይስሁ ይጎትታል ይስሃው ይጎትት ዘንድ ይስሃው ይጉተት ወይም ይጎትት ስሂው ስሂወት መጉተት ወይም መጎተት ሰሃዊ የጎተተ ሰሃውያን የጎተቱ ሰሃዊት የጎተተች ሰሃውያት የጎተቱ ስህው ስህው የተጎተተ ወይም የተሳበ ሰሃዊ ጎታች ስህወት አሳሳብ ሶስተኛ የብህለ ሰርዌ ጥእየ ጥእየ ዳነ ይጥይ ይድናል ይጣይ ይድን ዘንድ ይጣይ ይዳን ጥእይ ጥእዮት መዳን ጠአይ የዳነ ጠአይ ጠአይያን የዳኑ ጠአይት የዳነች ጠአያት የዳኑ ጥኡይ ደህና ባለጤና ጥኢና ጤና ተፈጸመ የብህለ ሰራዊት